ቀለም በሽት ቤት ነው የምንረዳው።
ሁለት ሺህ ብር ዊዝድሮ አርፍቼ ነበረ እስካሁን አልገባልኝ።
በዚህ ስልክ ነው።
አዎ ጠብቀኝ አንዴ ቼክ ላድርገው።
እሺ። ቴሌ ብር ላይ
Hello
አቤት።
ቴሌብር account zero አራት ዜሮ ሁለት አርባ ዘጠኝ ሰማንያ አንድ ላይ አዎ
confirm አድርጌልሃለሁ ገብቶልሃል። እሺ check አድርገው።
እሺ፣ እሺ፣ ስለደወሉ። እናመሰግናለን። መልካም ምሽት።
እሺ